አዎ በርናት እስካሁን ምንም አልተመለስም። ልጫወት ነበራ ልተኛ በቃ።
እሺ ደንበኛችን ምን ደረጃ ላይ እንዳለ ላረጋግጥልዎት፣ መስመር ላይ ጠብቁኝ።
አይ
ደንበኛችን መስመር ላይ ነው።
አዎ እሺ መስመር ላይ ስለጠበቁ እናመሰግናለን። አሁን እያየሁልዎት ነበር ጉዳዩን።
አዎ ምንም የደረሰን አዲስ መረጃ የለም። በጣም ይቅርታ። ስለዚህ ይወጣል።
ትንሽ ይታገሱና ይስተካከልልዎታል።
አየህ እሺ እናመሰግናለን ስለተረዱን።
ታንኪ ሌላ አይን- ሌላ የሚጠይቁን ጥያቄ አለ?
አይ የለም የለም በቃ ያን ብቻ ነበር።
እሺ ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ምሽት ይሁንልዎት።
አይ ታንኪ